ማሙሽ ሆነ በተለይ በስርዓት መጣውን ነው ፍቅር ነኝ።
ፍቅር ቢን አርጊልኝ እስኪ። ኧረ ተው አይደለም እ ኦርደር ነበረ ንገረኝ።
ሰላም ነሽ አንቺ?
ፍቅር ፍቅር ሰላም ነሽ አንቺ?
ፍቅር ነኝ እንዴ?
ሰላም ነሽ አንቺ?
እ ደህና ነኝ።
እንኳን ለጳጉሜ በሰላም አደረ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ ንገረኝ።
ኧረ pin አርጉልኝ በእናታችሁ። አርባ ሰባት ዜሮ ሁለት አርባ ሰባት ዜሮ ሁለት
እሺ አይላለሁ። ጳጉሜ ገባ እንዴ አንቺ?